ጤና ይስጥልኝ ቤት ቤት
በስት ቤት ኮኔክሽኑ ተሰራ እንደ
ምን ሆኖብክ ነው?
ኧረ አንዱ ማታ ያሸንፍ ጉብር ነበረ እሺ በተለይ ብር አንድ ሰው ላኩትና እስካሁን ማስጊ አልገባም።
መች ነበር የላከው?
አሁን
ሄሎ
ቅዳሜ ማታ ቅዳሜ ንገረኝ ስልክህን የቤት ቤቱን
ሰባት ሰዓት ላይ ሌሊት ነበረ።
የቤት አሸናፊ ቤት ስልክህን ታውቃለህ?
ንገረኝ ያ የቤት ቤት ስልኩን ንገረኝ
ሰላሳ አንድ ዘጠኝ ሰላሳ አንድ
ሰላሳ- አይ ሰላሳ ሶስት ዜሮ ዘጠኝ ሰላሳ ሶስት አዎ እሺ ሰላሳ አንድ አስራ ሁለት አርባ አንድ
ስንት ብር ነው?
መቶ ብር ነው የላኩለት በአስራ አንድ አምስት ጠብቀኝ check ላድርግ ሀያ ሶስት ዜሮ አራት ስልሳ ስድስት
መች ነበር ያልከኝ ቀኑ?
ማታ ቀን አይደለም
ቀኑ ማታ መች ነው withdraw ያደረከበት?
ቀኑ አርብ ነበር ግን ማታ ማታ ማታ እንትን ነበረ ቅዳሜ ማታ አርብ ማታ
check ላድርግልህ አንዴ
ሌሊት ሰባት ሰዓት ሰባት ተኩል አካባቢ
ስንት ብር ነበር ያልከኝ?
አራት መቶ ስልሳ ዘጠኝ ብር ነበረ ያሸነፍኩ ብር ማለት ነው።
withdraw ስንት ብር የቀረኝ ነው እንደዛ ያደረከው?
ነበረ። አራት መቶ ብር ለቴሌ ብር ነው የላኩለት።
የለም አራት መቶ ብር አላክም በቅዳሜ በአርብም በቅዳሜም የለም አይ ማታ ነበረ እኮ ይኸው እም ዘ- ሰማንያ ስምንት ዜሮ አራት የደወልኩ ጊዜ ማለት እኮ ነው።
አርብ ለቅዳሜ አይደለም የሆነው የላከው ስለዚህ አይ ይኸው ትላንትና ወዳ ትላንትና ወዳ አይደለም ትላንትና ወዳ ትናንትና አ- ወዲያ ወዲያ።
እሑድ ነበረ
እሑድ እሑድ አይደለም እኮ እሑድ አይደለም ቅዳሜ አይደለ ያልከኝ በቅዳሜ የለም ማታ ይ- ይኸው የኔ history ውስጥ ይፈልጊ
እኮ ቀኑን ንገረኝ እሺ ልፈልግልህ
ቀኑ ይኸው እንትን ነው። ቆይ እሺ መስመሩ ላይ ጠብቂ ከፈለግሽ ችግር የለም እሺ፣
ቆይ እነግርሻለሁ።
ችግር የለም እጠብቃለሁ ይኸው እም።
ይኸው እህቴ ትንሽ ጠብቀኝ ከይቅርታ ጋር እሺ።
ችግር የለም እጠብቃለሁ
ይኸው ይኸው አን- አንድ አስር ይኸው አስረኛ ወር ሁለት ሺህ ስለዚህ ሃያ October አንድ ነው የሚሆነው አይደል እሑድ ያ እሑድ አንድ አዎ አንድ አንድ ነበረ ቀኑ እኮ October አስረኛ አንድ ወር ሁለት ሺህ ሀያ ሶስት ሶስት ሰዓት ሌሊት ማታ okay አስራ ስድስት ደቂቃ አራት መቶ ብር
እ አራት መቶ ብር ነው የላኩት።
ገብቶልሃል
እ
ገብቶልሃል
እስካሁን ማሴጁ አልገባም አለ ሰውዬው እም እም።
ማሴጁ እሺ ይኸው አምስት ቀን ማሴጅ ነው አይደለ? እኔ ብር ይቀበላለሁ ብዬ ሰው ማለት ነው ምን አልከኝ ይቅርታ ብ- ብር ይቀበላለሁ ወደ ብዬ ቴሌብር ገብቶልሃል ወደ ዜሮ ዘጠኝ አስራ አምስት ሀያ ሶስት ዜሮ አራት ስልሳ ስድስት ላይ
ማሴጁ አልገባማ። ማ- ይኸው እኮ ቴሌብር ደውለህ message አልገባልኝም ብር ገብቷል ወይ አራት መቶ ብር በላቸው
እሺ message ኡ አንቺ አስገባ እኔ አልችልም message መላክ ይኸውልህ ስማኝ ቴሌብር ደውልና አራት መቶ ብር ገብቶልኛል ወይ ብለህ ጠይቃቸው በቃ ዜሮ እሺ፣ ዘጠኝ አስራ አምስት ሀያ ሶስት ዜሮ አራት ስልሳ ስድስት ላይ ገብቶልሃል እሺ ያን ይሄ ቁጥር ደግሞ እስቲ ቤት ክፈቺ እስቲ password እምቢ አለ።
እ እ።
ይሄ ቁጥር password በቃ new account ማውጣት ፈልጌ ነው ታውቃለህ። ቤት ቤት register አድርግና ስልክ ቁጥርና password አስገባበት
እምቢ አለኝ
ለምን ይኸውልህ password ኡ ምን መያዝ አለበት መሰለክ
እ?
hello password create ስታደርግ ማለት ነው hello
ይሰማል ይሰማል።
ይሰማሃል password አዎ።
create ስታደርግ አንድ capital letter አንድ small letter
አ- ሁለት ከዛ password ቁጥሮች ከዛ ደግሞ special character የ at ምልክት ወይ የመሰላል ምልክት አርገህ ስምንት digit መሆን አለበት። እሺ እሺ